ጤና ይስጥልን ዋሽንግተን ህክምና ማዕከል አብሮሽ ክልል እናት ኦንላይን ስለነበር እሱ ኦንላይን አልገባም።
ሄሎ ሄሎ አይሰማም።
አቤት ምን አሉ
ኦንላይን ስለነበረ እሷን ኦንላይን አልገባም አሉ።
ስልካችሁ ይቆራረጣል ሜዲካል ነው
አይደለም ሜዲካሉ አልቆ
እ የውጭ ጉዳይ የውጭ ኦንላይን እዛ ነው ነበር የምናስይዘው።
ኦንላይን አልሆነም ነው አዎ አልሆነም።
ስንት ቀን ነው ከተመረመረ ቅዳሜ ቀን ነው የገባው።
በቃ መታችሁ ጠይቁ
ኧረ ሌላ መፍትሄ የለውም፣
እ ሌላ መፍትሄ የለውም።
መጠበቅ ነው ወይ ደግሞ መታችሁ ማናገር ነው እዚህ
እሺ እሺ፣ በቅንነት አመሰግናለሁ።
ይስጥልን